ሄሎ ጤና ይስጥልን ቤስት ቤት ሰላም ነው ያለናለ ሰላም ነው።
አለን ኤጀንት ነኝ ዳንኤል እሺ ዳንኤል እሺ ምን እናዳ እ አዲስ የሞተር ጨዋታ መጥቷል ምናምን የሚባል ነገር ሰምቼ እ አለ እንዴ የሞተር
የሞተር ጌም ነው።
እ እ እሺ፣ በርቅ አንዴ ጠብቀኝ እሺ።
እሺ እሺ
hello አቤት
እሺ ዳንኤል እስቲ supervisor ኦቹ ስብሰባ ላይ ናቸው እና እሺ እስቲ እኛ ገና አልተነገረንም እንዳለ እናሳውቀ መልሰን ወይም እ እሺ እሺ እሺ በቃ እንደመጡ ችግር ጠይቀናቸው እነግርሃለን ካለ ወይ ቆይተ ደውል የተወሰነ እደውላለሁ እሺ ችግር የለውም እኔ የምልህ በዚሁ ለመጠየቅ ምናልባት እሺ ታይ ችግር የለም።
እንትን የመኪና አለ መሰለኝ እና የመኪና አለ የመኪና አለ የመኪና አዎ እና እሱ እንዴት እንደሚሰራ እርግጠኛ ስላልሆንኩ ነው በእንትን ነው የሚሰራው በሳህን ማለት በዲሽ አ በዲሽ ይሰራል። አዎ በዲሽ እንትን ተብሎ ከዛ መቁረጫውን ይጫናል ቲ- ቲቲ ላይ አዎ በቃ ኖር ያው ነው እኮ ኖርማሊ ከንቱ።
እንደ ውሻ ኖርማል እንትኖቹም ነው። አዎ እንደ እንደዛ ውሻ ነው።
ነው። በቃ እሺ እሺ ቴንኪው አባት እሺ እሺ ችግር የለም።
እሺ